ከባድ ነው ብታይ ደግሞ
Hello ስጥልን ከቢጃ ኢትዮጵያ ነበር የደወልኩት። አሁን ደውለውልን ነበረ።
አዎ እሺ ደንበኞችም እንደ አማራጭ እንዲሆኑት እዛ አካባቢ ለእርሶ ቅርብ የሆኑ አከፋፋዮች ስልክ ቁጥር ሰጦት ነው መልሼ የደወልኩሎት።
እሺ እሺ እሺ ጃክሮስ ሜታ አካባቢ ነው ወይስ ኮተቤ ያለው ይቀርቦታል ለእርሶ?
ከኮተቤ ያሉት ናቸው አሁን ድራፍት የሚያመጡልን እሺ ስለዚህ የኮተቤዎችን ስልክ ልስጠትና ከእነሱ ጋር ያወሩ ዜሮ ዘጠኝ አስራ ስድስት እሺ ዜሮ ዘጠኝ አስራ ስድስት አስራ ስምንት አስራ ስምንት አስራ ሁለት አርባ አስራ ሁለት አርባ አሁን ሙሴ አየለ ይባላል። እነሱ ጋር ይደውሉና ከእሱ ጋር ማለት ይችላሉ።
እሺ አመሰግናለሁ እሺ መልካም ቴንኪው እሺ ላንቺ